ሄሎ ጤና ትምህርት ቤት ሄሎ ሄሎ ሄሎ እየሰማሁ ነው።
እሺ ይሰማል?
ይሰማል ምን ነበር
አ፣ ቅድም የታባ ስልክ ሰጣችሁ ነበር እሺ
እና ሳናግራቸው እ፣ በእኛ በኩል ተክሰክ
እ?
በእኛ በኩል ሰክሰስፉል ሆነዋል። እነሱ አናግራቸው መልስ አሀ ምን ነበር ዲፖዚት ነበረ ዲፖዚት ኦ፣ እሺ ችግር የለውም አይልሃለሁ የደወልክበት ነው የቤት ቤት ቁጥርክ እሺ ጠብቀኝ አንዴ መቼ ነበረ ቀኑ? እዛ message ኡ ላይ ያለው ትናንትና?
ትናንትና ማለት ነው እሺ፣ ስንት ብር ነው?
አንድ ሺህ ብር
እዚህ ጋር እኮ እንዳለ እንደገባ ነው የሚያሳየው።
ተገባ።
የትላንት ነው አይደለ?
ትናንትና ማታ አዎ፣ ትናንትና ወደ አራት ሰዓት አካባቢ
አራት ሰዓት ማታ
አ፣
እኮ እነ- እዚህ ጋር ያሉት ትራንዛክሽኖች እንዳለ እንደገባ ነው የሚያሳዩት።
እና ቤት ቤቴን ቼክ ላድርገዋ ቼክ አድርገው እዚህ ጋር የሚያሳየኝ ዜሮ ዜሮ ነው። ገብቶ ልብ ተጫውታበት ሊሆን ይችላል።
አረ እኔ ገብቶልኝ አልተጫወትኩበት ለምን መሰለክ እኔ ልክ ያልኩክ ምናልባት እነሱ ከለቀቁት እኛ ጋር check status ስናደርገው ስለሚገባ ለዛ ብዬ ነበር። ግን ሁሉም ገብቷል። check አድርገው check አድርገው ገብቶልኛል የሚለውን check አድርገው። እሺ